መሰረት ታሪኩ ፍሪ- እ- ሄሎ።
እፈልጋለሁ ብላለች።
ሄሎ።
እሺ። ሄሎ። አቤት ወዬ የሰማው እ፣ ከ- ከስተመሩ ካንስል አድርጌዋለሁ። ዲስትሪክት ዲ ምንድን ነው ምግቡ ፋስታና እንትን እ ነው የሚለው
እስቲ ኦርደር ነበሩ ንገረኝ።
እ፣ በ- እ፣ ሀያ ሰባት ዘጠና አንድ ሀያ ሰባት ዘጠና አንድ ስም ማን ነው?
ልጅ አለ።
ልጅ አሉ አንዴ ክፈትልኝ። እሺ
እሺ፣ አይ customer ኡ cancel አድርጌዋለሁ ወይ እኔን ያናግሩኝ ምናምን ብሎ
Okay cancel አድርጌዋለሁ ነው ያለህ ለአንተ?
አ እሺ በካ- cancel አድርጌዋለሁ በሚለው አስተላልፌዋለሁ። እሺ ልጅ ልጅ አለ አ እኔን ግን ያናግሩኝ ብሏል ከቢሮ ያው ይደውልለታል አልፈልግም እያለ ነው ስንል ደውላ አዎ።
ያናግሩታል። ልጅ አለም እሺ።
ሀበሻ ያለው ነው።
አ አ እሺ እሺ እሺ ልጅ አለም አሳውቅ ያለው
መሰረት ዝግ ስልክ ወ- ወይዬ እሺ እሺ ልጅ አለም